ጤና ይስጥልኝ ከኢትዮጵያ የደነኝ ወርቁ ምን ልድረስ?
አብሮ ይስጥልን። አሳመራ ጋር ነበር የደወልኩት።
እሺ ደመያችን ምን ልርዳው?
ስንት ነው ማለት ማሽኑ ያፈሳል። የድራፍት ማሽኑ የድራፍት ማሽኑ የድራፍት ማሽኑ እያፈሰሰቦት ነው።
እም፣ እሺ የቢጃ የመለያ ቁጥር ወይ ቲን ነምበር ይንገሩኝ ልመዝግብልዎ።
ሲነበር ሶስት ዜሮ ሀምሳ ዘጠኝ ሶስት ዜሮ ሀምሳ ዘጠኝ
ዜሮ ሁለት ዜሮ ሁለት ሰባት መቶ
ምን አሉኝ
ሰባት መቶ ሰባት መቶ ሰባት መቶ አ መስመር ላይ ጠብቁኝ። አስመዝግቦ ነበር ከዚህ በፊት እኛ
አይ አላስመዘገብኩም። ሌላ ሰው ነው።
አላስመዘገብኩማ።
አዎ።
እሺ እየፈለግኩሎት ነው። መስመር ላይ ጠብቁኝ። አስመራ መታሰቢያ ሆቴል ነው ደመኛች?
አ አ አ አሳመራ ያፈሰ
እሺ የት አካባቢ ነው ያሉት?
ወደ ላምበረት ወደ አራራት ጫፍ ላይ ወይም ደግሞ ኮተቤ
እሺ ላምበረት አካባቢ ኮተቤ ማለት ነው። እሺ ደመኛች ስሞትን ይነግሩኛል? ደመኛችን መስመር ላይ ናት? እየሰሙኝ ነው ደመኛችን? ደንበኛችን መስመር ላይ